ጤና ይስጥልኝ ነው ነው
ሰላም ነው።
እግዚአብሔር ይመስገን
withdraw ከሁሉ ስፖርት withdraw ብዬ ነበረ እና እሺ
እ፣ አስቀረብኝ ሀያ አምስት ሺህ ብር
ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን
አዎ ልክ ያለው አሁን ሁለት transaction ነው ያደረኩት።
ልኳል ቴሌግራም ላይ
አዎ ልክ ያለው የሀያ አምስት ሺህ ነው። ከዛ በኋላ ግን transact አድርጌያለሁ ሀያ ሺህ አልገባሉትም ነው
እሱ ገብቶልኛል። የመጀመሪያ አምስት ሺህ ግን አልገባም። እሱ ልክ ያለው ያልገባሉትን በቃ እሺ። ሲስተካከል እናሳውቆታለን
እሺ